ሄሎ ጤና ይስጥልን ቹቹ።
ሄሎ
አብሮሽ ጥልን እንትን ነበረኝ ዛሬ የሚመጣ ነጭ ሽንኩርት ወጥተዋል እንዴ?
እሺ ኮድ ደርሶታል አይደል? complete ሆኗል።
አዎ ማለት የሚመለስ ነው። ትናንት መጥቶ የተብላሸ ስለሆነ እንዲቀየር ነበር ዛሬ።
okay የሚቀየር ነው።
አዎ
እሺ አንዴ ጠብቁኝ። አዎ ወጥተዋል። አሁን ነው የሚወጣው።
ነው ገና አሁን ነው የሚወጣው።
አዎ እሺ በቃ፣ እሺ፣ እሺ driver ሲደርስ ይደውላል።
እሺ፣ እሺ፣ እሺ እሺ መልካም ቀን።
አሜን።